Good afternoon, Capital Hotel Spa. Speaking, how may I assist you? hello
አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ኤ password ነው ጠፋን እና እሱን እንዴት መቀየር እንችላለን?
እ የደወሉት ካፒታል ሆቴል እና ስፓ ነው የደወሉት።
ካፒታልና ካፒታል ሆቴል ነው የደወሉት። ይቅርታ ደግመው check አድርገው ይሞክሩ።
ሄሎ ካሽ ስንት ነው ቴሌን ማግኘት የምንችለው?
ውይ ይቅርታ አላወኩኝም፣ ቴሌ ስንት እንደሆነ ሄሎ ካሽ ሄሎ ካሽ
አላወኩም። ይቅርታ